or something.
good afternoon ካፕቴን ስፓይራ speaking።
እንዴት ዋላችሁ?
ሰላም እንዴት ዋሉ?
እግዚአብሔር book ለማድረግ ፈልጌ የነበር ማሳጅ ለመቼ ነው?
ለዛሬ አስራ ሁለት ሰዓት ለሶስት ሰው አስራ ሁለት ሰዓት እም፣ አስራ ሁለት ሰዓት ላይ ሶስት ሰው የሚሆን ቦታ የለኝም። ይቅርታ
እሺ ለሁለት ሰው አስራ ሁለት ተኩል ያዝሎት አስራ ሁለት ተኩል ላይ
አንደኛውስ ሶስቱም አስራ ሁለት ተኩልስ
እስቲ ቆይ እሺ፣ አንዴ ይጠብቁኝ እሺ። አስራ ሁለት ተኩል ሶስት ሰው ላይ ያዝሎት ማን ብዬ የለ
አቤል አበይ
አዎ ስልክ ይሰጡኛል።
ዜሮ ዘጠኝ ዘጠና ሶስት ዘጠና ሶስት ሀምሳ ሶስት ሀምሳ ሶስት አርባ ሶስት አርባ ሶስት ሰማንያ አምስት እሺ ሰማንያ አምስት እሺ፣ thank you.
ስለዚህ ስድስት ተኩል አስራ ሁለት ተኩል ላይ six thirty አዎ አዎ
እሺ እሺ thank you